ወይ በትንሹ አድርጊ። Hello እና ጤና ይስጥልኝ።
አብሮ ይስጥልን።
ማይቦዲ ነው?
እ፣ አዎ ማለት እ፣ ፌስቡክ ላይ ያገኘሽ ስልካችን?
አ- ከአፍሪ ወርክ ኢትዮጵያ ነበር የደወልኩትኝ።
ኦ okay፣ እሺ።
እሺ በ facial worker vacancy አውጥታችሁ ነበረ አዎ ዛሬ አ፣ አዎ ዛሬ እና አዎ አዎ ዛሬ አዎ አዎ፣ ቅጣ እሺ ያስቸገራችሁ ነገር አለ?
እ፣ መጀመሪያ ላይ እ፣ ለመክፈል እንትን ስል ነው እያስቸገረኝ ነበረ።
አዎ እ፣ የሆነ ሰዓት ላይ ስሞክረው ድጋሜ ሰራልኝ፣ post አድርጎታል።
Okay እሺ ሌላ የሚያስቸግራችሁ ነገር የለም?
ሌላ የለም።
እሺ የሚያስቸግራችሁ ነገር ሲኖር ይደውሉልን።
እሺ ቴንክ ዩ እሺ መልካም ቀን።
መልካም